ከኔ ማሊቴ በኩል ነው
አብረን በ game ለመጫወት ማለት ነው።
እሺ
ብር ልኬ ነበር። ያን ብር የላኩበትን message ም በቴሌግራም screenshot ን ልኬላቸው አይቶ እንልካለን ምናምን ብሎ ነበር። ከሰዓት እስካሁን አልገባልኝ።
ማን በሚል ስም ነበር ያስመዘገቡት ደንበኛችን?
መሐመድ ማሄ።
እሺ ቁጥሮት ይሄ ነበረ?
አዎ እስከ message ልኬላቸዋለሁ። እስከ ቴሌግራም ላይ screenshot ላክልን የ message ን ብሎኝ ያን ሁሉ ልኬ የላኩበትን ቀን ሁሉ screenshot ብዙ ቴሌግራም ላይ ልኬ ነበር።
እሺ በአሪፍ ፔይ ነበር የላኩልን? አሪፍ ፔይ ላይ አሪፍ ቤት ቴሌግራም ላይ ማለት
እሺ እያየሁሎት ነው ያለሁት።
መቶ ሁለት ብር
እሺ ለመኛችን ትንሽ መስመር ላይ ጠብቁኝ፣ እያየሁሎት ስለሆነ መስመር ላይ ያሉ ደንበኛችን እሺ፣ ስላስጠብነውት ይቅርታ። ጋር የሚያሳየኝ የላኩትን መረጃ ተያይዞ ለሚሰሩ ክፍሎች ተልኳል። እስካሁን የሰጡን አዲስ ምላሽ ስለሌለ ነው። በድጋሚ ወይ መደወሉትን እንንገራቸው እና ቶሎ እንዲሰራ እናድርግ።
እሺ እንደዛ አድርጉ። ከሰዓት ነው እንልካለን። በቃ እናስ አሁን እንትን ብለናል ምናምን ብሎ መረጃ ሁሉ እንልክላቸው ጨርሰን ነበር። ያ ግን ዘጠኝ ሰዓት አካባቢ ነው። እስካሁን ምንም አላኩ።
እሺ በድጋሚ አሁን እንዲላክ እናደርግና ባለሙያዎቹ ያዩልዎታል።
በተደጋጋሚ እየደወልኩ ነው እና
እሺ ደንበኛችን ስለተፈጠረው መጉላላት ይቅርታ እንጠይቃለን። በእኛ እሺ።
በኩል ቶሎ እንዲስተካከል እንነግራቸዋለን።
እሺ እናት
እሺ ስለደወሉን አመሰግናለን። መልካም ምሽት ይሁንልዎት።